ጤና ይስጥልኝ። ልጅ ነው እባክዎ የምንለዳው ያስጥልኝ። ሳምንት ያደረገትን ሁለት ረሲት ኩፖን በቴሌግራም ልኬ ነበር።
እሺ፣ በዚህ ቁጥር ነው የላኩት?
አይደለም፣ ሀምሳ አራት መጨረሻው ዜሮ ዘጠኝ አስራ አራት እሺ፣ ሀምሳ አምስት ስልሳ ሶስት ሀምሳ አራት ሌላው
ከሀ ነው
ከሀ
አስተላልፈን ልዎታል። መልሱን ስናገኝ እናሳውቁታለን።
እሺ እሺ አልገባም፣ ግን ኦንላይን ላይ check አድርጌው ነበር።
እሺ፣ በድጋሚ እንጠይቅልዎታለን።
እሺ እሺ